አፈር ተመለሽ አፍቃሪ ጮኛሽና ለዚች ዓለም ትተሽ ስትሞቺ አዘንኮኝ ነብስሽ ደስደግደና ሆኝ ስትሞቺ አዘንኮኝ ነብስሽ ደስደግደና ሆኝ ተመለሽ ፍቅሬ እኔ ልግደምሽ አፈርና ድንጋይ አይችልም ጎንሽ ወይኔ ደስታዬን አዬ ባዘን ተለወጠች አሃ፣ ብሞት ይሻል ነበር